ጉድ እኮ ነው።
አቤት።
አሁን ሰማል
እሺ፣ አዋሪኛ ሄሎ እሺ ከፕላስ ሶሉሽን አፕሊኬሽን ላይ ከዚህ በፊት ተ- ተመዝግበው ነበር አይደለ?
ምን ሶሉሽን ነው?
አ ምን ሶሉሽን ነው ያልሽ?
ዊ ፕላስ ዊ ፕላስ ክላስ። እሺ፣ አዎ አፕሊኬሽን ላይ የተመዘገቡ ሰርቪሶችን አሁን ላይ ሲስተም ቲቪ ያልነበረ እና አንዳንድ ሙሉ መረጃዎች ጠይቀን ለማሟላት ነበረ።
አሁን ልትጠይቂኝ ነው?
አዎ ቀላል ናቸው። ደቂቃም የማይፈጁ መረጃዎች ናቸው።
እኮ ስራ ስለያዝኩ ብዬ ነው። ያው customer ስለያዝኩኝ እሺ customer እ፣ ላይ ማውራት ስለማልችል ነው።
ነገ ወይስ በኋላ ልደውልልሽ?
አዎ በኋላ ላይ ልልኝ።
እሺ እሺ እሺ